ቴሌፊልም ከኢትዮጵያ ረዳት መብራት ስምንት
ሄሎ ሄሎ ሄሎ ሄሎ
ጤና ይስጥልኝ። መስመር ላይ ኖት?
አዎ አዎ ነው የ- የ- ጤና ይስጥልኝ። ቪዲዮ ኢትዮጵያ የደነኛ እባክዎ ብልድሮች አ፣ ሰላም ነው እግዚአብሔር ይመስገን።
አ፣ ስልክ ቁጥሩን ልስጥ እሺ TIN number ኡን አገኘት?
ይህን ለምሳሌ አላገኘውም አ፣ የሱ ስልክ ቁጥር አለ ስልክ ቁጥር እሺ ንገሩኝ።
ዘጠኝ ስልሳ ስምንት ዜሮ ዘጠኝ ስልሳ ስምንት ሰላሳ ሁለት ሰላሳ ሁለት አንድ አንድ
አስራ አንድ ነው ያሉት ሀምሳ አንድ ሀምሳ አንድ ሀምሳ አንድ እሺ ዘጠና መጨረሻ ዘጠና ዘጠና አዎ እሺ መስመር ላይ ጠብቁኝ አንድ ጊዜ ሾላ ቦታ እ እ ያቺ መስመር ላይ ያሉ
ማ ማሲኑ አዎ ሰዓቱ ጋር እ- እሺ ሾላ ጃምቦ ነው ቤቱ
ቤ- የቤቱ ስም ነው አዎ
ማምሻ ባርነት ስራ ሌላ ብራንች ነው ከፈትነው እሺ አንድ ጊዜ ጠብቁኝ መስመር ላይ አይ።
ግን ቤቱ ራሱ ነው አለመያች ሾላ ጃምባስ ነበር በፊት ስም ቀይረው ነው ወይስ አዎ አዎ ትክክል ስም ቀይረን ነው አዎ።
ስም አዎ፣ ቀይራችሁ ትክክል ነው እንጂ ቦታው አዎ።
ምናምን ተመሳሳይ ነው ትክክል ነሽ አዎ።
እሺ
አሁን ያለ ነው እህ።
ሲኤምሲ
የት አካባቢ ነው ያሉት አሁን አሁን ያለ ነው ሲኤምሲ ሚካኤል የፖሊስ ጣቢያ ፊት ለፊት ማምሻ ባርነት ስራ እንላለን እሺ ስሞትም አልበል
አ፣ አገኘሁ አየለ
ምን አሉኝ
አገኘሁ አየለ አገኘው አያለ አዎ
ስልክ ቁጥር በዚህ በደወሉበት መዝግብሎት አይደል
አዎ ችግር የለም በአምሳ ሁለት ቤቱ እሺ
አዎ
እሺ ደመያች መዝግቤሎታለሁ ለሚመለከተው ክፍል አስተላልፍ ያለው የጥገና ባለሙያዎች ይመጣሉ እሺ።
እሺ ሌላ የምረዳውት ነገር አለ
አ፣ ሌላ አ፣ በቃ ድራፍቱ ማለት እሱ ነው በጣም ያስቸገረኝ ኦክሲጅን ደግሞ የለም በዛ ላይ አለቀ ሶስት ኦክሲጅን ፈልጌ ነበር አ፣ እሺ እዚያ ሲወቱ ምዝገባም ፈልገው ነበር ማለት ነው አ፣ ኦክሲጅንም የለኝም ዝም ብዬ አም- ያን- እየ- እንትን እያለ አለቀ ሁለት አንድ ትልቁና ሁለት ትናንሽ ነበረ ስደውል ደግሞ እሑድ ነው ኦክሲጅን የለም ምክንያት ያበዛሉ እ፣ እሺ ደመያች እ፣ እኛ ጋር መመዝገብ አሉበት እና ትኬት ቁጥር ሰጦታለሁ አሁን እየመዘግብሎት እና ትኬት አ።
ቁጥር ሰጦት እና ይመጣሉታል በዛ ትኬት ቁጥር አማካኝነት ማለት ነው እ፣ እሺ መስመር ላይ ጠብቁኝ እንዳይወጡ ትኬት ቁጥር እንዲሰጡት እ፣
ደንበኛችን መስመር ላይ ያለው እሺ የመዘገብኩሎት ስለሆነ ነው ችግር የለም ትግጣት አይደለም እሺ። ይቅርታ ደንበኛችን እየጨረስኩ ነው ኧረ ችግር ችግር የለም አስበሽ
ደንበኛችን መስመር ላይ ስላስጠበቅኩት ይቅርታ። እ መዝግቤልዎታለሁ የትኬት ቁጥሮት ሀያ ስድስት ዜሮ ሁለት ነው።
ሰላሳ ስድስት ሀያ ስድስት ዜሮ ሁለት ሰላሳ ስድስት ዜሮ ሁለት ሀያ ስድስት ሀያ ስድስት ደንበኛችን ሀያ ስድስት ዜሮ ሁለት ነው። እሺ እ በዚህ እ ትኬት እ ቁጥር ቅሬታ ማቅረብ ይችላሉ። በሶስት ቀን ውስጥ ካልመጣሎት ደውለው እኛ ጋር ቅሬታ ማቅረብ ይችላሉ።
በዚህ በአሁን በሰጡት የትኬት ቁጥር አዎ የትኬት ቁጥር በዚህ ተመዝግቤ ነበር ብለው እኛ ጋር ደውለው ማሳወቃል።
አመሰግናለሁ በጣም።
እሺ ሌላ የምንረዳዎት ነገር አለ?
ሌላ ፍሪጅ የለኝም። ፍሪጅ በእርግጥ ፍሪጅ አዎ፣ በገዛሁት በራሳችን ፍሪጅ ነው የምንጠቀመው። ያንተኛ
እሺ እ ጠይቀው ነበር ከዚህ በፊት ከቢጃይ
አትቀቤት ጥረት አለ ምናምን ይለኛል። መስመሩ የሚቆጣጠርልኝ
እሺ ደመያችን እኔ እንደ ጥያቄ መዘግብሎትና ለሚመለከተው አካል አስተላልፍሎታለሁ።
እሺ ማለት ነው።
እሺ ሌላ የምንረዳዎት ነገር አለ ከዚህ ውጭ?
እሺ እሺ እሺ የለም።
እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ባላስቀምጡ መልካም ቀን
እሺ